ወጥቼ ተመልሼ ገዝቼ እመጣለሁ።
ጤና ይስጥልኝ አሊባባ ውጤት ላይ የአቢሲኒያ አራብሳ branch ስልክ ፈልጌ ነበር።
የምን ምን ብራንች አራሳ አራብሳ መስመር ላይ ነው እመቤት አቤት አራብሳ branch ኣቸው እዚህ ጋር እንትን አይልም 83 97 ላይ ደውሉላቸው
ሰማንያ ሶስት 97 እሺ ማለት thank you እሺ እናመሰግናለን